ሄሎ አቤት ጤና ይስጥልን ሰላም አደራችሁ እንትን ላስ ብር ኦንላይን ላስገባ ፈልጌ እምቢ አለኝ ቴሌ ብር
እምቢ አለኝ ማለት ምንድን ነው የሚልህ?
የጭራሽ እንትን አይመት ቴሌ ብር ይመጣል እሱን ስጫ ነው ሌላ አክሰስ ነው የሚጭነው ሌ- ምን መሰለሽ የሚለው እ እ፣ እዚሁ ላይ ማየት እችላለሁ ብዬ ነው።
እህ። ቤት ቤት ስልክ ቁጥር የደወልክበት ነው?
አይደለም ዜሮ ሌላ መስመር ነው እስኪ ንገረኝ ቁጥሩን አንዴ።
ዜሮ ዜሮ ዘጠኝ አርባ ሶስት እሺ ስልሳ አምስት እሺ
ስልሳ ዘጠኝ ዜሮ ዘጠኝ ስልሳ ዘጠኝ ዜሮ ዘጠኝ ምንድን ነው የሚልህ? እስኪ አንዴ ንገረኝ።
አሁን የ- ልክ ስገባ እም ከገባ በኋላ password ምናምን ልኮልኛል እም እ፣